አበበ ሰላም ናችሁ? ይገርማል። አልወጣም እንዴ ቢራ ዛሬ?
ዛሬ አልመጣለችም ቢሮ አዎ ሰራውት ነበር ዛሬ
አዎ፣ ማ- ሰራ ነኝ ዛሬ ጸበል መድኃኒዓለም አያት
መቼ መቼ ነበር የሚመጣለው? እሱ ሌላ ቀን አ- አርብና ቅዳሜ ሮ እርቅታ ሮብና ቅዳሜ እሺ።
ቢጄፒ አሎች ሜሴጅ እ?
ይላካሎች እ?
ቁጥር አሎች የቢጄአይ ቁጥር
ይህ እንዴት የቢጄአይ ቁጥር በስልክ የተላከሎት የለም
በዛ ነው የደወልኩኝ በተላክልኝ እኮ ቁጥር አለ አይደል?
አዎ ቁጥሩን ይነግሩኛል እባክዎት።
የ- የእኔ ቁጥር እዛ የተላከሎት ኤስኤምኤስ ላይ እ፣ ቁጥር አለ አይደል?
እ፣ እሱን ይነግሩኛል።
አለ እንደ ሌላ ሜሴጅ የተላኩ እ፣ ያዩልኛል ካለው የተላከው ላይ ይከላል።
እሺ አይቼ እንደውልሽ